ልጅ ኢትዮጵያ ቁም ድምጥም
እባክሽን ከወሌዳ ጋር አንድ ቤት እንድትመዘግቢልኝ ነበረ።
እሺ ደንበኛችን ቢጫ አይዲዮትን ይነግሩኛል?
አይዱ የለኝም፣ ይቅርታ የመስመሩ ኃላፊ ነኝ። በቺን ነምበር ታወቂልኝ?
እሺ እሺ እንገሩኝ።
ሁለት ዜሮ እሺ
ሀያ ሶስት ሀያ ሶስት
ስልሳ አምስት ስልሳ አምስት ዜሮ አምስት ዜሮ ዘጠኝ ዜሮ አምስት ዜሮ ዘጠኝ ዜሮ ዘጠኝ
መስመር ላይ ጠብቁኝ። ፍቅር ሽሮ ባርና ሬስቶራንት ኖት?
ፍቅር ፍቅር ሽሮ ሜዳ
እሺ ደንበኛችን፣ ለሌላ ጊዜ እንዲጠቅሙት ቢጃ ID ዎትን ልንገሮት።
እሺ ይጠቅመኛል። እሺ ንገሪ እባክሽ።
እሺ አንድ
ሀያ አንድ አርባ ሶስት
አንድ አርባ ሶስት ዘጠና ዘጠኝ
ዘጠና ዘጠኝ ሰላሳ ዘጠኝ ሰላሳ ዘጠኝ አዎ እሺ አመሰግናለሁ።
እሺ እ የባለ ድርጅቱ ባለቤት ስም ይነግሩኛል?
እ ታደሰ ታ- ታዴ
ታደሰ ታደሰ ማን ታደሰ ሲሳይ።
ጌታይ አዎ ሲሳይ።
ሲሳይ።
አዎ
እሺ እ ስልክ ቁጥሩን ይነግሩኛል?
ስልክ ዜሮ ዘጠኝ አስራ አንድ ይሰማል